ኢንቨስትመንት hello ወደ ቴሌ ብር ልካለሁ ብዬ account ሁለት መቶ ብር ወዴት እንደገባብኝ ታይልኛለህ?
ይቻላል። እሺ፣ አሁን በደወልበት ቁጥር ነው በ SBS የሚጠቀሙት።
ዜሮ ዘጠኝ አስራ አንድ እሺ፣
ሰባ ሰባት ሀያ አንድ አርባ ሶስት
ሰባ ሰባት ሀያ አንድ አርባ ስምንት አርባ ሶስት አርባ ሶስት እሺ፣ check ላድርግልዎ። እሺ፣ መስመር ላይ ጠብቁ።
hello ሌላ አቤት እሺ፣ check እያደረኩ ነው። መስመር ላይ ጠብቁ።
ዘጋ ነው
መልሼ ልደውልለት ወይም እንዳይቋረጥ?
አይ እስኪ ቋረጥ እንትን በለኝ
አይ ችግር የለም፣ ደውሎታል። እሺ